አበሎ ስን ዋና ብሮም እስካሁን አልገባም።
ምናልቼ
ያው በሱ ቤት አካውንት ልናገርልኝ አዎ ዜሮ ዘጠኝ ሄሎ
ወይ እየሰማውክ ነው
አ እየሰማውክ ነው። እሺ ዜሮ ዘጠኝ ሰላሳ ዘጠኝ እህ
ሀምሳ አምስት እህ ሰላሳ ሁለት ሰላሳ ስምንት
መቼ ዛሬ ነው?
አይ እህ ከትላንት ወላ ከትናንት ወዲያ
አረ መቶ ብር ነበረ
አራት መቶ ብር
በረሶሲንግ ያለ ነው ደወልኩትና ነገ ይገባል ወደ ቻባ ነው በእኛ ቤት ወጣ ከትናንት ወዲያ ማለት በአስራ ስድስት ነው አራት መቶ ብር አራት መቶ ብር አስራ አራት ነው የሚሆነው።
account ወደ CBE ወደ CBE ይገባ ነበረ CBE account
ቆይ እስቲ ቀኑን exact ቀኑን እስቲ አይተህ ንገረኝ ወንድም።
ከትናንት ወዳ ሰኞ ነበር
ማለት ነው ሰጥቦ አራት መቶ ብር ነው አዎ አራት መቶ ብር ትናንትና እኮ ነው ታዲያ።
አዎ ትላንትና አዎ አይ አማርኛ ስለ አባይችል ነው ይቅርታ እሺ እሺ ችግር የለውም።
እሺ እና ዋው አሻካሊ ቢስት ገብቶልሃል? እሺ አባ ገባ እሺ አዎ አለ ገብቶልሃል። እሺ ወደ ሲቢ እሺ እሺ አርዋቆ አይደለ አዎ አንድ ሺህ አርባ አርባ አርዋቆ ሶስት አርባ አራት ስምክ ስምክ
አዎ ስምክ በአርዋቆ ነው።
አዎ የኔ- አዎ ስሙ በርዋቀ ነው በቃ ገብቷል። እሺ እሺ ዘና ወስቀ እሺ አባ እሺ እሺ እሺ